hello hello
hello።
ሰላም hello።
ጤና ይስጥልን። አቶ ዮሴፍ አቤት ከዊፕላስ የትራንስፖርት አገልግሎት ሰጪ ተቋም ነው የምደውለው። ይሰማል?
ሰማ ሰማ እሺ እ ከዊፕላስ የትራንስፖርት አገልግሎት ሰጪ ተቋም ነው የምደውለው።
እኔ የምልሽ እናቴ አንዴ አንዴ አንዴ እየነዳሁ ስለሆነ ሳቆም ወይ ልደውል ችግር የለውም ከሰዓት በኋላ እኔ መደወል እችላለሁ።
በቃ ወይ ከሳደዩት እሺ እሺ፣ መልካም ቀን።
እሺ መልካም